ጤና ይስጥልኝ የትምህርት ማዕከል እባክዎ ይርዷት።
እንትን ዱባይ በነፃ እንልካለን የሚል መረጃ ሰምቼ ነው የደወልኩት።
OK ለመመዝገብ ነው የፈለጉት?
አዎ ልመዘገብ ነበር።
እሺ ሙሉ ስም ይነግሩኛል?
ፈቱዲን አርገው ብሽር
ማን አሉ?
ፈቱዲን አርገው ብሽር ግን እንደው ነገር ነው።
ይቅርታ እንዴ ደግሙልኛል?
ፈቱዲን አርገው ብሽር
ሙዲን ነው ያሉኝ?
ፈቱዲን
ፈቱዲን አዎ ፈቱዲን መልሼ ልደውል ወይ?
እሺ ይሻላል።